Hello Hello ሰላም ጤና ይስጥልን።
አብሮ ይስጥልን። አንድ የ cashier code ልንገርሽ።
እሺ ንገረኝ።
አስራ ሁለት አስራ ሁለት
ዜሮ አንድ ዜሮ አንድ
ዜሮ አምስት እሺ
አርባ ሰባት
lost ነው። እሺ አምስት ቀይ ያለው አባቴ ስንት አምስት ቀይ ያለው
አምስት እጠይቃለሁ።
አዎ
እሺ ሌላ ልንገርሽ።
እሺ አስራ ሁለት አስራ ሁለት ዜሮ አንድ እሺ
ዜሮ ሁለት እሺ
ሃምሳ ዘጠኝ ሀምሳ ዘጠኝ አዎ
ሶስት አለው ይሄ ደግሞ
ሶስት ሰዓት አልወስድ ነኝ አዎ አዎ ወንድሜ እሺ።